ስንገበገብላት በነዳዱ ፍቅር በጥርሷ ሸኝታኝ አለችኝ ጣናደር በፈገግታ ብቻ ከሆነ ምስጢሩ እኔም ሄድኩኝ ትቻት ብዬ ደህና ደሩ እኔም ሄድኩኝ ትቻት ብዬ ደህና ደሩ የምትወደኝ መስሎኝ የልቤን ዘርዝሬ አይ አንድም ሳልደብቃት ቆጨኝ መናገሬ ለካስ ከአንገት በላይ በፈገግታ ስቃ ወደድኩህ አለችኝ አይመስለኝም በቃ ወደድኩህ አለችኝ አይመስለኝም በቃ ስንገበገብላት በነዳዱ ፍቅር በጥርሷ ሸኝታኝ አለችኝ ደህና ደር በፈገግታ ብቻ ከሆነ ምስጢሩ እኔም ሄድኩኝ ትቻት ብዬ ደህና ደሩ እኔም ሄድኩኝ ትቻት ብዬ ደህና ደሩ ናፍቃኝ ለመጠየቅ የሄድኩኝ እንደሆን አይ ገጿን ስመለከት በፍቅር ሰመመ ያለሷም ገለለኝ ስኩራራ ስመካ በጥርሷ ሸኘችኝ ይህም አለለካ በጥርሷ ሸኘችኝ ይህም አለለካ ስንገበገብላት በነዳዱ ፍቅር በጥርሷ ሸኝታኝ አለችኝ ደህና ደር በፈገግታ ብቻ ከሆነ ምስጢሩ እኔም ሄድኩኝ ትቻት ብዬ ደህና ደሩ እኔም ሄድኩኝ ትቻት ብዬ ደህና ደሩ ከእንግዲህስ በቃኝ ይቅር እኔን ተውኩት አይ እንዲያው የወረት ሰው መሆኗን አወቅኩኝ በጥርሷ መሸኘት ከሆነ ልማዷ አይደለሁም በቃኝ ከእንግዲህ ዘመዷ አይደለሁም በቃኝ ከእንግዲህ ዘመዷ ስንገበገብላት በነዳዱ ፍቅር በጥርሷ ሸኝታኝ አለችኝ ደህና ደር በፈገግታ ብቻ ከሆነ ምስጢሩ እኔም ሄድኩኝ ትቻት ብዬ ደህና ደሩ እኔም ሄድኩኝ ትቻት ብዬ ደህና ደሩ እኔም ሄድኩኝ ትቻት ብዬ